Hello
ጤና ይስጥልኝ።
አቤት ነው።
ከአዲስ coffee ደንበል ነው።
አዎ ከአሪፍ ፔይ ነበር የምንደውልሎት ደንበኛችን ኬት ከአሪፍ ፔይ POS machine አሪፍ ፔይ POS machine አሪፍ እሺ፣ እሺ ምን ነበር?
ደንበኛችን POS machine ኡ ላይ transaction እያየን አይደለም እና ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር።
የት ያለው ነው?
ደንበል ደንበል ያለው
አዎ፣ ኧረ፣ ደንበኛችን ይጠቀሙበታል።
የተጠቀማችበት ነው።
አዎ ከእንትን ነው
እሺ፣ ደንበኛችን ምናልባት ምናልባት በሱ ወይ እንትን አላሉም ይሆናል እንጂ እ፣ ቅዳሜ ዕለት አይቼው ነበር እኔ ራሱ።
እሺ፣ ደንበኛችን ምናልባት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውለው ማመልከት ይችላሉ።
እሺ፣ እሺ፣ እሺ ደንበኛችን መልካም ቀን ይሁንልዎት።
መልካም ቀን።